ሄሎ
ሄሎ ጤና ይስጥልን።
አለን ዋሽንግተን የህክምና ማዕከል ምን ልርዳዎት?
ዛሬ ኢኮ አላችሁ እንዴ? ምርመራ ይቅርታ ምን አሉኝ?
ኢኮ ምርመራ አላችሁ ዛሬ?
አለን ዛሬ በ check ምሳ?
አድርግሎት ሲልብ ሐኪም እንደሚገቡና እንደማይገቡ አሉ ምን?
ዛሬ አሉ ከሰባት ሰዓት አ- እስከ አስር አ- ሰዓት ስላሉ አምቡላንስ አላችሁ እንዴ?
አለን አዎ ከምኒልክ ስንት ነው ከነ አምቡላንስ?
Price communicate የሚያደርጉበት እ፣ ስልክ ቁጥር ል- እንትን ልበሎት ወይም ላ- ስልክ ቁጥር ላስተላልፍ
ወይ text አድርጉልኝ ወይ እንደዛ አድርጉልኝ።
በቃ ይደውሉሎታል በ- አሁን በደወሉበት ቁጥር መደወል ይቻላል
አዎ ይቻላል። አዎ ምን ይጠፋል? ዛሬ ስለፈለግ እሺ thank you